ነው እኔ አንድ ነው የቀረኝ።
ማለት ጤና ይስጥልን።
አላን ጤና ይስጥልኝ።
ከቢጃ የጥሪ ማዕከል ነበር የምንደውለው።
እሺ ቀሚ ደውለውልን ነበር።
አዎ አገልግሎቱን አግኝተዋል አዎ አግኝቼዋለሁ።
ለመጠየቅ ነበር። እናመሰግናለን። መልካም ቀን።